ሀሎ ጤናችን ኢንዱስትሪ ማዕከል አካውንቱን አካውንቱን ላኩልኝ እና በዚሁ እናስገባላችሁ። አሁን ደውለን አሁን የተቋረጠ ትኬት ጀመር እንትን አካውንቱን ውስጥ ጤና ቤት አስገባለት።
ሄሎ ሀሎ ያዳምጡኝ። አካውንት ሳይሆን እ የላኩሉትን ቴክስት ብቻ ለአየር መንገድ ትኬት ለመክፈል ነው ብሎ ለካውንተር ያሳያቸው እነሱ ያውቁታል።
ለማን
ለዛው ለባንክ ሄደው
እ አሁን text ደርሶታል አ በደወሉበት ስልክ ቆይ ቆይ አንድ ጊዜ